አቤት ችፕችፕ ነበር።
እሺ
ተወዳጅ ነው። grade B አ አ አ grade C አይደለም እ B ነው B ነው order ያልኩት።
አዎ B ነው። ማህሌት የምትባል ከተመርቶ ጋር በስህተት ገብታ ነበረ።
እኔ ጋር ገብታ ነበረ። ብሩን refund አድርጌላታለሁ።
okay አድርገውላታል። product ኡ ሊሆን አዎ ነው ብሩን ይሻል ድጋፍ product ኡ እኔ product ኡን እወስዳለሁ። ምክንያቱም ቦታችን ይለያያል። የሌላ ሰው እንትን ነው። ስለዚህ ብሩን መለስኩላት። ሁለት አምስት አዎ።
ኪሎ ነው ያዘዘችው በአርባ ዘጠኝ ብር ሁለት አርባ አምስት አሁን መልሼላታለሁ።
በቃ በቃ እሺ እሺ እሺ ለማድረግ እሺ አመሰግናለሁ። እሺ ለማድረግ ደውላልኛለች።
እሺ እሺ መልካም ቀን ይሁንልዎት።
እሺ thank እሺ